Hello ሰላም ጤና ይስጥልኝ። ስልክ
እሺ፣ አመሰግናለሁ።
ሰላም ሄሎ ሄሎ፣ እርዳታ ፈልጌ ነበረ።
ምን ነበረሽ?
ሽንኩርት ሁለት ኪሎ ነበር ማዘዝ የፈለኩትና እሺ፣ አንድ ኪሎ ከፈልኩኝ። አንድ ኪሎ እዛው ላይ መጨመር ፈልጌ ነበረ። ይቻል ይሆን?
እዛ group ላይ በ group ነበር ያዘዙት።
በ group አዎ፣ group ኡ አሁን ሞልቷል።
Okay፣ ከሞላ እንኳን አይችልም። ሌላ group ላይ ነው አዲስ መመስረት ያለቦት።
እንጂ እዛው ላይ መጨመር አይቻልም።
ያው እዛው ላይ በቃ መጀመሪያውን ያስገቡትን ነው አሁን የሚመጣሉት።
Okay፣ ጥሩ። እሺ፣ አመሰግናለሁ።
እናመሰግናለን። እሺ፣ መልካም እሺ።
እሺ፣ እሺ።